ሄሎ ጤና ይስጥልኝ። ሄሎ ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን አሁን ደውዬ ነበረ።
ከሐዋሳ yeah እሺ፣ ያው ተቀብለናል። ጥያቄን ከስንት እስከ አርባ ስምንት ሰዓታት ውስጥ መልስ ይመለስልሃል።
እሺ ከሀያ አራት እስከ አርባ ስምንት ሰዓት ውስጥ እሺ እና ጠበቆች ናቸው መልስ ተደውለው የሚያማክሩት።
እሺ ትንሽ ጠብቀን እና ይመለስልሃል።
እሺ።
ሌላ ጥያቄ ነበረት እንዴት ከሁለቱ ውጪ?
አይ ሌላ የለኝም። ያው ያንቺን እንትን ምላሽ ስላልሰማው ነበረ።
አዎ፣ እኛ እናማክረን ጠበቆች ናቸው የሚያማክሩት። መልሰው ደውለው
እ?
ጠበቆች ናቸው የሚያማክሯችሁ ስለ ጉዳዩ ማለት ነው።
እሺ ለዛ ያው ትንሽ ትጠብቃላችሁ።
እሺ እሺ እሺ፣ መልካም ቀን። እሺ፣ አመሰግናለሁ ስለደወልክ።
እሺ